ጤና ይስጥልን። ቤት ቤት ቤት ነው የምንልደው።
ከቤት ቤት ወደ ተዘዋወርኩት ብር አልገባልኝም።
እሺ አንዴ ጠብቀኝ። ሄሎ አቤት ሄሎ፣ ጤና ይስጥልኝ።
ሄሎ፣ ሄሎ፣ አቤት አይሰማም።
ከቤት ቤት እሺ ወደ ቴሌ ብር ያስተላለፍኩት ብር አልገባልኝም።
okay፣ እሺ አንዴ ቁጥርን ትነግረኛለህ?
ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ስልሳ አራት እሺ ስልሳ ዘጠኝ ሰላሳ ሰላሳ
ስልሳ ዘጠኝ ሰላሳ
ስንት ብር ነበር ውስዶ ያደረገው?
ሰላሳ
እሺ ወደ ቴሌ ብር ነው አይደል? ዜሮ ሁለት ስልሳ አራት ስልሳ ዘጠኝ ሰላሳ አዎ።
እሺ confirm አድርጌልሃለሁ።
እሺ አመሰግናለሁ።
እሺ